መድህን ድምፅ ነው።
የኢትዮጵያ መድን ድምፅ ራዲዮ በየሳምንቱ እሑድ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ተኩል እስከ አራት ሰዓት ተኩል ወይም ከአስራ ስምንት ከሰላሳ ከአስራ ዘጠኝ ከሰላሳ UTC በአስራ ሁለት ሺ አንድ መቶ ሀያ ኪሎ ሄርትዝ እንዲሁም በሀያ አምስት ሜትር ባንድ በአጭር ሞገድ በኢትዮጵያና ለአካባቢው ሀገሮች አድማጮች የሚያስተላልፈውን ፕሮግራም